Hello,
Hello.
Salam Direction District.
Noel, are you, sir?
Eh? Eh?
Hi, Biallo, are you, sir?
ማን ልበል? ስምን?
ኢንጂነር ያሲን ማሽን ይላል ቴሌግራም ላይ።
ኦኬ። አዎ፣ አዎ፣ እያየ ነው ነው።
አዎ እንዲገባሽ ትንሽ ላይ አንዱ ኮንቨርሴሽናችን
እሺ እ አልገባልህም ነው ይሄ ብር?
አልገባም። ኬት አሁን ደን ቼክ ያለቻለ አዎ፣ አዎ።
ከየት ነው ቼክ የሚያደርገው? ከእንትን ነው አቃ ቤስት አካውንት ነው በስቴት አካውንትክ ላይ አዎ።
ዜሮ አል- አልገባም። ቼክ አድርጊ አሁን ማለት ትችላለች።
እሺ ቆይ እንዴ ጠብቀኝ እዛው። ቆይ ክፈትልኝ አንዴ።
አዎ።
እሺ ንገረኝ ቤት ቤት ቁጥርህን
ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ቆይ እዚች ጋ አለ አለ ልክ ነው። balance ካሁን ላይ ያለው ስንት ነው? እም?
zero point eight five ነው አይደለም ሁለት መቶ ብር ነው ያለው።
አሁን አዎ እዚህ ላይ ያሳይኝማ ዜሮ ይለኛላ ያው እዚህ ጋር አሁን- ልክልሃለሁ አሁን ቴሌግራም ላይ
አስራ ሁለት መቶ ዜሮ ብር ነው ያለ ሁለት መቶ ነጥብ ሰማንያ አምስት
እሺ፣ ይኸው ልክ እሺ፣ ይልሃለሁ።
ቼክ አደርጋለሁ እሺ